ጤና ይስጥልን ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ሰላም ነው።
እግዚአብሔር ይመስገን።
አለን። ቴሌ- ከቴሌ ብር ጋር አ- አቋረጣችሁ እንዴ?
system update የተደረገ ስለሆነ ነው። በትዕግስት ይጠብቁ። system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
እሺ፣ በፊት የተሞላ ጨዋታ እየሄደ ነው፣ ችግር የለውማ።
እ?
በፊት የተሞላ ጨዋታ አለ፣ እሱ እየሄደ ነው፣ ችግር የለውማ።
አይ system update የተደረገ ስለሆነ ችግር የለውም።
እሺ፣ እሺ።
እሺ መልካም አመሰግናለሁ።